hello hello ጤና ሄሎ ይስጥልኝ። ሀሚድ ነኝ። ምን ልርዳ?
የሆነ ትኬት ነበር አላበራልኝም እስካሁን።
እሺ ንገረኝ። cash አድርጎልኝ
ሰባ
ሰባ
ሰላሳ እሺ
ሀያ ሰባት እሺ
አምስት
እሺ check እያደረኩልህ ነው። አንዴ ጠብቀኝ።
ሌላም አለ ሶስት ነኝ።
አንዴ ጠብቀኝ። hello
አቤት የመቼ ነበር የነገርክኝ? አሁን
ትንሽ ቆይት ብሏል።
እህ
ትንሽ ቆይት አለ።
ወር ካለፈው እ፣ እንትን ነው የሚሆነው expire ያደርጋል ትኬቱ።
አይ
ወር አልፎታል አይደል? አልፎታል። አዎ ሳምንት ሆኖታል ወር ካለፈው። ስለዚህ expire አድርጓል አሁን የነገርክኝ። ሌላ ትኬት ካለ ንገረኝ፣ ማረግ check ማድረግልህ።
አይ በቃ ያው ራሳቸው ናቸው አብሮ የወጣ ነው።
እሺ በቃ